ያልኩኝ ማለት የባኮ ብልርዳውት
ሪፖርት አድርጌ ነበረ ከዚህ በፊት ሄሎ አበይ
ሪፖርት አድርጌ ነበረ አሪፍ እንትን ላይ ኩክ ብር ላይ እሺ ደንበኛችን በዚህ ቁጥር ነበር ያስመዘገቡት አዎ እሺ ስሞትን ይንገሩኝ
የቴሌ ብሩን ነው ወይስ ሄሎ
የቴሌ ብሩን
መስመር ላይ ያሉ ደንበኛችን ሃሎ ሃሎ
የእርስዎ ድምጽ እየተቆራረጠ እየተሰማን አይደለም
ሄሎ
ሄሎ
ሄሎ
እሺ አሁን ይሰማል ስምዎትን ይንገሩኝ እሺ የቴሌ ብሩን ነው አዎ የቴሌ ብር ለይላ ሽኩር
እሺ ደንበኛችን እያየሁልዎት ነው ትንሽ መስመር ላይ ይጠብቁኝ እሺ እሺ
እሺ ደንበኛችን እዚህ ጋር እንደሚያሳየኝ ጉዳዮች ለሚሰሩ ክፍሎች ተላልፈውልዎታል።
okay አዲስ ያሳወቁን መረጃ ስለሌለ ነው። እ በድጋሚ መደወልዎትን ማሳሰብን ቶሎ እንዲሰራልዎት እናደርጋለን።
እሺ እሺ አመሰግናለሁ።
እሺ መልካም ምሽት ይሁንልዎት።
እሺ እሺ ጃኑ ጥሩ።